ሄሎ ሄሎ ሰላም ጤና ይስጥልኝ።
አይወሰለኝ ይቅርታ እ ኦመር ኖት?
አ አ ከችፕችፕ ነበረ የምንደውለው።
እሺ እሺ እ driver ኣችን ደርሶ ስልክ እያነሱለት አይደለም።
Okay። ኧረ አልደወለልኝም እኮ ማይ እኔ ራሱ እኔ ራሱ አንቺ በጣም በተደጋጋሚ ያንቺ እኮ አሁን ደወልኩ።
አሁን አሁን አሁን አሁን ልክ ነኝ፣ እርሶ አሁን ላይ ይቅርታ።
አብዱረዛቅ ላይ ደውያለሁ። ኡመር የሚል ሌላ ቁጥር አለ ተደውሏል፣ አላነሱልንም። ለማንኛውም ያንሱለት driver ኣችን ይደውሉታል።
እሺ አሁን ያንቺን አሁን ልክ ነሽ፣ ግን ከዛ ያንስ- በፊት እሺ፣ አነሳለሁ።
ችግር የለም ያንሱ አሁን ይደውላል። እሺ መልካም ቀን። እሺ።